hello ሰላም ጤና ይስጥልኝ። ግሎሪ ሪል ስቴት
የሀያ ሁለት አካባቢ ምቹ ክሊኒክ ምን አሉኝ?
ሀያ ሁለት አካባቢ አዎ፣ ምቹ ክሊኒክ ስልካቸው ጠፍቶብኝ ነበር።
አይ አባቴ፣ ይሄ አፋላጊ አይደለም። ግሎሪ ሪል ስቴት ላይ ነው የደወሉት።
thank you እ ስምንት አንድ አንድ ሶስት ብለው ይደውሉ።
ስምንት አንድ ላይ አንድ አንድ ሶስት ሰማንያ ሁለት ሀያ ሶስት ላይ አይደል የዋ- የደወሉት? ሰማንያ አንድ አስራ ሰማንያ አንድ ሀያ ሶስት ብለው ይደውሉ።
እሺ።
እሺ።